hello ወይኔ ወይ እንዴ ልጅ ክርስቶስ ደህና እግዚአብሔር ይመስገን። እኔ የምለው ላለቃ በቀደም መጥሪያውን ስትሰጡ የአቶ ታገሰንም አብራችሁ አያይዛችሁ ሰጥታችኋል።
እስ እስ እስ የአቶ ታገሰን እ።
አብራችሁ አያይዛችሁ ሰጥታችኋል። መጥሪያ ካርዷን
አንድ ላይ ነበር ውስጡ ውስጡ የአቶ double ታገሰ ሆኖ- double ሆኖ ነው I think እንጂ አለ ሰጥታችኋል። እነሱ
አዎ ሰተናል እና ታግዘ ሰተናል ሰጥታችኋል። በቃ አዎ አዎ።
እኔ እኮ አሁን ግራ ገብቶኝ አሁን አጋጣሚ ወደ እኔ ጋር ሲያመጡት ሁለቱም እ።
መጣ። ምንድን ነው ይሄ በቃ double አውቀዋሉ double አድርገውት ነው ግድ የለሽም አውቀዋሉ ወይ የሱ- ብዬ ስላቸው በቃ አዎ።
ስጫቸው አሉኝ ሲሉኝ፣ አሁን እኮ ቆይ አንቺ ጋር መጀመሪያ ከመስጠቴ በፊት ል- እ።
ልደውልልሽ ብዬ ነው። ሰጥታችኋል፣ እርግጠኛ ነሽ?
ሰተናል በደንብ ሰተናል። እንግዲህ አሁን ይኸውልሽ የተጻፈውን በእንትን አለ የተጻፈው በሆነች bold የሆነች እንትን ላይ ጥቁር በካርዷ ስማቸው ካርዷ ካርዷ ካርዷ ላይ የተጻፈው ጽሑፍ ክቡር በሆነ አቶ ታደሰ በጥቁር ጫፎ።
marker ነገር ነው።
አዎ ክቡር አቶ አይ ታደሰ ግድልሽ ጫፎ።
በቃ እሱን እንደው ፈልገን አተን ደብዳቤ ሌላ ነው ጽፈን የሰጠነው ለአቶ ታገሰ እና በቃ ከአቶ እሺ፣ አገኘው ጋር ሳንመጣ ነው የሰጠነው። በእርግጥ በቃ ችግር የለውም። በቃ አይ እሺ ማለት እኔ ስላየሁት ም- ምናልባት እሺ ብዬ ነው ግራ ሰተናል።
ስለገባኝ ነው።
ልክ ነሽ እሺ ልክ ነሽ እሺ እየሰተናል እሺ እሺ ሰተናል። እሺ እሺ እሺ